hello ሰላም እንዴት ናችሁ?
ሰላም እንዴት ነህ?
አለን እንትን withdraw አድርጌ approval ምናምን ብሎ ነው okay እሺ ትላንት ማታ
እሺ ቤት ቤት ቁጥርን ትነግረኛለህ? check አድርግ።
ዜሮ ዘጠኝ አስራ አንድ እሺ ሰማንያ ሰባት
እሺ ሰላሳ አራት እሺ ሰላሳ አንድ አቤኔዘር እሺ እሺ ሁለት ሺህ እና አንድ ሺህ አምስት መቶ ብር ነው።
አዎ
እሺ በቻፓ ነው አይደለ?
አዎ
confirm ማድረግ ይላለሁ። አንድ ሺህ አምስት መቶ ብርን check ላድርግልህ አንዴ።
እሺ
እሱኛው በቴሌ ብር ነው።
አዎ ሁለቱ አይ አንደኛው በቻፓ ነው ያረከው፣ ይሄኛው በ SantimPay ነው።
እኮ ያው ቴሌ ብር ነው ሁለቱ።
አዎ confirm ማድረግ ይላለሁ።
እሺ አመሰግናለሁ።
እሺ መልካም ቀን።
እሺ